ዘጠኝ አያብደኝ ነበር የጻፍኩላቸው።
ሄሎ
ሄሎ አሌክስ ወይ እናት፣
አንሳ አንስታለች። እሺ ደውልላት።
እሺ እየመረጠች ስልክ ነው እንደምታነሳው ሴትዮዋ።
አውቃለሁ።
በቢሮ ስልክ እሺ፣ ቴንክ ዩ
ፒን አስተካኪልኝ።